ሰላም ጤና ይስጥልኝ። ቢጂአይ ኢትዮጵያ ሳንቲም hello እሺ፣ ሰላም አላችሁ? አይ አንድ የሆነ text ገብቶ ነበር። አሁን እኔ እንደዛ የእናንተ ደንበኛ ነኝ።
እሺ አ፣ ድራ እንትን አንዳንድ የቢጂአይ ምርቶች ተቋርጠዋል በሚል ከሌቦች እንደዚህ ተጠንቀቁ ምናምን የሚል እሺ እና እንደ ቢጂአይ ተቋርጦ የለ እንደ ድራፍቱ ስንት ጊዜያችን ነው እኛ
ምን ያህል ጊዜ ሆኖታል?
እንደ አሁን በ ከተቋረጠ ቢያንስ አንድ አስር ቀን ነው። በአስር ቀን አንድ ቀን ነው የመጣው ባለፈው
አዎ ልክ ነው። የት አካባቢ ነው ያሉት?
መካኒሳ አካባቢ አዎ እዛ አካባቢ ትንሽ እ፣ የእቃ እጥረት አጋጥሞን ወደዛ አካባቢ አዎ። አይ እንደዚህ አይነት text ስታደርጉ የተቋረጠ በማስመሰል ምን በማስመሰል ተቋርጧል፣ ትክክለኛ ተቋርጧል። እንደ እ፣ ምን አይነት text ነው የደረሱት?
እንደ እንትን እ፣ የድርጅቱ ምርት እንደተቋረጠ ተደርጎ አ- አንዳንድ አጭበርባሪዎች እ፣ የባለ ንብረቶችን እቃ እየወሰዱ ገንዘብ እየ- እንደዚህ እያታለሉ ምናምን የሚል text ገባ
እሺ እና እኛ ለመቋረጡ ለምን አዎ ተቋርጧል። በቃ ተ- አስር ቀን ይኸው ሁለት ሳምንት ማለት ነው። በዚህ መሀል እንደገና እየፈለግን ከተማ እየወጣን ነው እኮ ከአንዳንድ መኪኖች የምንገዛው
አዎ አንዳንድ አካባቢዎቻችን ላይ እየ- እያቀረብን አይደለም። ለሱ ደግሞ ካሳንቺ እ፣ ወደ አድዋ ድልድይ የሚወስደው መንገድ ላይ ሄደው መውሰድ ይችላሉ። እዛ store አለን፣ እ፣ ቤት አለ።
አዎ እዛ ሄደው መውሰ- መውሰድ ይችላሉ።
እዛ ነጻ ይሰጣሉ።
ድሮ እንደ ማለት- ግዢ ሳይሆን ድሮ እንደሚረከቡ እኮ ማለት ያው እንደምረከብ በርሜል ጭኜ ሄጄ እወስዳለሁ።
አዎ ልክ እንደሱ መውሰድ ይችላሉ።
በቃ አይ እንደ ተቋረጠ በማስመሰል የሚለው ግን ተቋርጧል። ለምን እንደ እንትን ሙሉ ስርጭት እንደምታሰራጩ ነው እኮ የሆነው። እኔ እኮ አሁን እንደዚህ ሳይ እንዴ ሰራተኞቹ ናቸው እንደ ችግር ብዬ እኮ እንትን አይ እንደሱ ሳይሆን አንዳንድ አዎ።
አካባቢዎቻችን ላይ እያቀረብን ስላልሆነ አዎ ደግሞ አሁን እ፣ እርስዎ እንዳሉት ወደ የት አካባቢ ነው ያሉት?
አ መከ- ከሳር ቤት ሳር ቤት መስመር በቃ አዎ፣ ሳር ቤት መስመር በ- አሁን ሁለት ሳምንት ማለት ነው እኮ ልክ መጥቶ ነው።
አያውቅም።
እዛ አካባቢ እንደገና ከመኪኖች መርካቶ ሰባተኛ እ፣ ሜክሲኮ እየወጣን ነው እኮ እየለመን የምንወስደው።
እሺ፣ ለሌላ ጊዜ እንዲሆኑት ካሳንቺ አዎ።
ወደ አድዋ ድልድይ የሚወስደው አዎ መንገድ አዎ፣ አውቀዋለሁ። እሱ አስቶኩን አውቀዋለሁ። እናንተ ምስል ቃለ ሾፒንግ የሚባለው ከዛ መውሰድ ይችላሉ። ልክ እሺ ናቀሩ እሺ እናቴ እሺ እሺ ሌላ ምረደው እሺ።
ነገር ኖረ?
ምንም በቃ ይሄ ነው።
እሺ፣ ስለ እሺ ደቡብ ሰ- አሜን። እሺ እሺ ሰላም ዋል።
ሀሳብ ከሚሰሙት ድምፅ በኋላ ያስቀምጡ። መልካም ቀን።
እሺ እናቴ እሺ